ሄሎ
አቤት ሰላም ጤና ይስጥልን ቴሌው
ስለ ቴሌ መረጃ ለማግኘት ነበር።
እሺ ቴሌው ቢል ነው ጌሞች ሲጫወቱ ሽልማቶች አሉ። ሄሎ አቤት
ቴሌዊ ጌም ነው ጌሞችን ሲጫወቱ ሽልማቶች አሉት። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። አንድ ቁጥ- ሶስት ቁጥ- አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
okay
ቁ- ጥያቄና መልስ በ coin ነው የሚጠቀሙት። ለ coin ለመግዛት ሁለት ቁጥር ላይ ያለሎት ጥያቄና መልሱን በተከታታይ አስር ሲመልሱ ትኬት ይሸልሙታል። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክራሉ። gameኦችን ይጫወታል።
ኦኬ
እሺ።
እሺ፣ አመሰግናለሁ።
እም፣ እሺ